ይከፋታል ዛሬስ ተለይታ ከሁሉ ሰው ተለይታ ከሁሉ ሰው ሲሰራው የዋለው መልኳን እንዴት ብዬ ላወድሰው እንዴት ብዬ ላወድሰው አስጊጦ በውበት ልዩ ሁኝ ላላት የት ይገኛል ቃላት በነጋሪት በአዋጆቱ ቆንጆ ቢታይ ማን ይደርሳል በዚህ ዓለም ከመልክሽ ላይ ውበት ሊዳይ ሲደረደር በየረድፉ አንቺ ያለሽ ሌሎች የት ጋር ይሰለፉ በነጋሪት በአዋጆቱ ቆንጆ ቢታይ ማን ይደርሳል በዚህ ዓለም ከመልክሽ ላይ ውበት ሊዳይ ሲደረደር በየረድፉ አንቺ ያለሽ ሌሎች የት ጋር ይሰለፉ ተወዳጅ ከሁሉ ልዩ አድርጓ ስትፈጠር ውበቷን አይገልጸው በቃላት ላይ ቃል ብጨምር ታዲያ እንዴት ልተዋት ይችን ያለም ውብ ስጦታ በፍቅሯ ታምሜ እስከማድን ወደድኳት ወደድኳታ ወደድኳታ ይችን ያለም ውብ ስጦታ ወደድኳታ ወደድኳታ ይችን ያለም ውብ ስጦታ ጌታ ስሩልኝ የአንገት ሐብል ማኖሪያው ደረቷ ላይ ከወርቅም ካልማዝ የከበረ በዚያ ዓለም ያልነበረ ሁሉም በውበት ያደንቁሻል ለፍቅር ይመኙሻል ወጥተው ቢወርዱስ በምን ታምር ፈልገው ያገኙሻል ያገኙሻል